ሙሉ ቀን የተሰነበት ቤት ረዴት ነኝ።
ሄሎ እንትን ነበር ምን ነበር እንደማ?
እ፣ ከቤት ቤት ወደ አካውንት ያደርጌ ትራንስፈር እሺ አየር ላይ ቀረ።
ይዟል ነው?
አዎ ይድሯል። ወደ ቴሌብር ቁጥር አዎ ዜሮ ዘጠኝ 53 እሺ 68 እሺ 71 72
ሀምሳ ሶስት ቤት ነው።
አዎ
ስንት ብር ነው?
2000 ብር።
በቃ ይገባላል። እሺ process ላይ ነው። ትንሽ ጠብቅ።
እሺ
እሺ፣ መልካም ቀን። እሺ።
እሺ